hello
hello ሰላም ጤና ይስጥልኝ።
እርዳታ ለማግኘት ፈልጌ ነበረ።
እሺ ይቻላል። ስምሽን ልመዝግብሽ?
እ?
ስም ልመዝግብ?
ዳግም ስምሽን ማን ልበል? እማዬ
የተለየ- ድምፅሽ ግን ይቆራረጣል፣ ይሰማኝ አይደለም።
በደንብ አይሰማሽም?
ቤተልሔም አዎ፣ ቤተልሔም ቤተልሔም አባት ስም ልጅ አለም
ስልክ ልሻል። ቤተልሔም ዜሮ ዘጠኝ
እ?
ስልክ ቁጥር ዜሮ ዘጠኝ
በዚህ- ይኸኛው ሰው ስልክ ነው ማ እሺ ስልክሽን ንገሪኝ።
ቆይ አንዴ ወጥቼ ላውራሽ።
አይሰ- በቃ መልሰሽ ደግሞ ችግር የለውም። እሺ እሺ